Hello?
Hello, አቤት.
Hello?
አቤት.
Hello
አቤት አቤት።
ሰላም ጤና ይስጥልን። ቴሌቪ አብሮ ይስጥልን። ሰላም ነው።
አለን። ምን ልርዳዎት?
ይህ በእንትን ነው በቴሌቪዥን ቲኬት ነበር የደወልኩት።
አቤት
ቴሌቪዥን ቲኬት በየቀኑ ሁለት ሁለት ቴሌቪዥን game ነው። game ኦች እ?
ሁለት
game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
Okay ነው አይደለም?
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና አንድ ሶስት ቁጥር ላይ ለመጫወት ስለተመዘገቡ ሶስት ቁጥር ለመጫወት